አገር ሲል እስካሁን ድረስ አልመዘገባትም። ሁለተኛም የፊልጥና እስራኤል ሄሎ ሄሎ ሄሎ ጤና ይስጥልን ቤተሰቤት
ሄሎ ሄሎ አይሰማም ይሰማል ይሰማል።
እሺ ሰላም ነው አለን
ምን ነበር አልፎ ዲልሽ ነበር እሺ ምን ነበር እንትን ቢቲንግ ምናምን ሞከር ነበር ኤጀንት ለመሆን እሺ
እና text አድርገሽልኝ ነበር።
ኦ፣ እሺ አ- እኔ አላረኩም ነበር ግን አስታውሰኝና ጠይቅልሃለሁ
እ?
ከየት ነው ከየት ነው
no ከአዳማ ከናዝሬት ናዝሬት አ፣ እሺ
እና ለመጠየቅ ነበረ አ፣ እሺ መስ- መስፈርቶች ምናምን በደንብ ምታብራሪልኝ።
አሀ ቴሌግራም ላይ ነበር ባለፈው ያወራኸው አ እኮ እሺ አ፣ ምን ማወቅ ፈለግ ምንድን ነው አንተ ማጫወት ማለት- የምትፈልገው በርቷል አ፣ ሁለቱንም ለመሞከር ነበር።
እሺ አ፣ አሁን ቅድሚያ virtual ሞክረው እሺ ያው virtual ከሆነ እ።
deposit የምታደርገው የምታስይዘው ሰላሳ አምስት ሺህ ብር ነው።
እ?
ሰላሳ አምስት ሺህ ብር ታስይዛለህ መጀመሪያ።
እሺ
እሺ ከዛ በኋላ የንግድ ፍቃድ ይሰጥሃል ቤት ቤት እሺ እ፣ ከብሔራዊ ባንክ ጋር ያለውን ነገር ጨርስልሃል። ንግድ ፈቃ- ንግድ ፍቃድም ይሰጥሃል።
እሺ እ፣ እንትን virtual ሲሆን ለአንተ percent የሚሰጥህ ሰማንያ አምስት percent ነው። ለቤት ቤቱ ደግሞ አስራ አምስት percent የ banner ወጪዎችን ደግሞ ይሸፍንች- ይሸፍንልሃል።
እሺ
ሌላ የምትጠይቀኝ ነገር ካለ እ፣ ማለት አሁን ማለት office ኣችሁ ምናምን ሸገር ነው መቀመጫው አው አንተ አሁን ያለኸው ናዝሬት ነው?
እ እ ናዝሬት ነው ያለኸው?
እኔ ናዝሬት ነው ያለሁት። የሆነ ቀን መጥቼ የበለጠ እንትን ለማለት አው ችግር የለውም normal ነው። ብዙም እኮ አይርቅም አይደል? እዚህ ካሳንቺስ ነው ያለኸው?
እሱማ አይርቅም። ካሳንቺ ካሳንቺስ አዎ።
እሺ ካሳንቺስ ስትመጣ በማንኛውም ሰዓት ብትደውልልን አለን። ቀድመህ ደውልልንና ከሰኞ እስከ እሑድ እሺ።
ክፍት ነው።
እሺ በቃ እናት እሺ አመሰግናለሁ።
እሺ፣ እናመሰግናለን።